in the answer.
Hello
አቤት።
ሰላም ከችፕችፕ ነበር ምደውለው።
እሺ።
ይቅርታ ያልመጣ product ዛሬ እንዲመጣ ለማድረግ ነበር።
አይ አላዘዝኩም እኮ ምንም ያዘዙት የለም። ሰሚት ነው አይደለ? ሰሚት መከላከያ።
አዎ።
እሺ። አይ ያልመጣ ካለ ብዬ check እያደረኩኝ ነው እና ዛሬ ለመላክ ብዬ ነበር።
እሺ፣ እሺ።
የለዎትም ማለት አዎ፣ የለም አሁን አላዘዝኩም።
በቃ እሺ፣ እሺ መልካም